ጤና ይስጥልኝ ሁሉ ስፖርት ነው።
hello ጤና ይስጥልኝ ሰላም አለን ወይ? ቅድም በቴሌግራም ብለሽ ነበር ቁጥር ነው። አዎ ቴሌግራሙ አዎ ትክክል ነሽ።
እሺ
ሁለት ሺህ ብር ውስጥ
ምንድን?
አዎ በቁጥር ነው በቴሌግራሙ።
አልገባኝ ደንበኛችን አ- አይ ቁጥር ምናምን ቅድም withdraw ምናምን ነግረሽ አልነበረም?
ሀሳቡን ሁለት ሺህ ብር።
ይዘሩኝ ብዙ ሰው ነው የምናናግረው እና እኔ ደግሞ ሌላ ሰው ሊሆን ስለምችል ሁለት ሺህ ብር withdraw ብዬ ነበረ እሺ ከ- ከ- ከአራት ቀን በፊት እሺ
እና እስካሁን ድረስ አልገባልኝም። ቴሌግራም ልኬው ነበር።
transaction history ውን screenshot አድርገው ላኩ ወደኛ አዎ ልኬው ነበር የሚያናግረኝ ሰው የለም። አዎ
እኮ በወረፋ ስለሆነ ነው። ይጠብቁሽ ደንበኛችን።
እሺ እሺ